ጤና ይስጥልኝ። ጤና ይስጥልኝ። ንጹህ ዲዛይን። እሺ ካሪፌ ነበር የምደውልልዎት። ሎዛ እባላለሁ። እሺ POS ማሽናችሁ ላይ transaction የፈጸማችሁ አይደለም እና ከእሱ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበር።
ቆይ ይቆራረጣል። እንዴት ናልሽ?
እሺ እ በ POS ማሽናችሁ
አዎ፣ transaction እየፈጸማችሁ አይደለም ለተከታታይ ጊዜያት እና ከእሱ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበር ደንበኞች።
አይደለም እድሳት ላይ ሆነን እንትን ቤት እድሳት ላይ ነና እሺ እየተጠቀምንበት አይደለም ነው።
እድሳት ላይ ስለሆናችሁ የተጠቀማችሁበት አዎ።
አይደለም አዎ እንጂ POS ማሽኑ ላይ ምንም ችግር የለው።
ችግር የለውም። አዎ customer ሲመጣ ያው እድሳት ላይ ስለሆነ ነው።
እሺ እሺ ደንበኛችን ስምዎትን ማን ልበል?
እ
ድምጾት ይቆራረጣል ደንበኛችን።
ብዙ ጋር ነው።
ይቅርታ አልሰማሁትም። ድምጾት በጣም የተቆራረጠብኝ ነው።
እሺ ወይ መልሽ ይደውልሽ ኔትወርክ ነው።
እሺ አሁን ተሰማኝ። ስሞትን ማን አሉኝ?
በእምነት ብዙ ጋር ነው።
በእምነት እሺ አዎ እሺ እናመሰግናለን ደንበኛችን ስለሰጡ መረጃ። መልካም ቀን ይሁንልዎ።